ደህና ነኝ።
ምሳ በላችሁ?
እ ምሳ በላችሁ ወይ?
አልበላንም አልበላንም።
እሺ።
ምን ነው
hello፣ አንቺ በላሽ?
ምን ገና ልንበላ ነው።
በላንም በላንም። እሺ እሺ። ቢራ እንዴት ነህ?
አሎ
አለን።
የስራ ጨርሰሽ ነው ኧረ አላለቀም፣ በመሀል መጥቼ ነው።
ነው እም፣ ምሳ ልንበላ ጁፒተር ሆቴል ልንሄድ ነው።
የት ጁፒተር ሳንጨርስ ምሳ ብሉ ተብለን።
ኧረ እባክሽ አዎ፣
ይመችሽ አራድዬ ልጅ አባ ሳንቆይ ግን አንቀርም እባክህ።
ምን አልሽኝ እረፍት አድርጉና ትሰራላችሁ ሌላም አለ ተባልን። ሳንቆይ አንቀርም።
ሳንቆይ ማለት ነው
አዳራሹንም ሳንጨርስ ነው አሁን ልንሄድ ያለው።
እኮ ጥሩ ነው በልተሽ ነው በደንብ እሺ ውዴ፣
እ እሺ
አንድ ይዘሽልኝ ሄደሽ አንድ ምሳ ጋሽልኝ ነው እያለ ነው ለነገ
ካገኘሁ አመጣለሁ።
ካገኘሁ መጣች። እሺ እሺ ሚስጥር ሄደሽ የልጅቷን በደንብ ብያት
እ- እ- እና
የልጅቷን በደንብ ብያላት
ለልጅቷም ባለጊነት ለልጅቷም ባለጊነት
እሺ እሺ
ልዩ
ቻው እሺ ሚስጥር እሺ ቻው ልዩ